ሰርጉም የሚያደርግበት ትርፉንም ለኑሮ ያደርገውና አስተካክሎት ይኖር በዛ ይበደል ዘንድ ፈለገም ከባለጸጋው ዘንድ ሄዶ ወዴት ወርቁ ያበደረው ዘንድ ጠየቀው። ባለጸጋው ገንዘቤ በከንቱ እንዳይከት የሚዋስሰው አንሶላ በተሰባሰባል ስለ ዋስትናው በቂ ዋስ አለኝ፣ ነገር ግን ከዚህ ለመብዛት አይቻለው።
ሄሎ ሄሎ Hello ሰላም ጤና ይስጥልኝ።
አብሮ ይስጥልን።
አለሁኝ ደህና እግዚአብሔር ነኝ።
ይመስገን።
ደህና ከ STEM for Kids ነበር የምደውልልህ።
የት STEM for Kids ወይ ደግሞ የኮምፒውተር programming ስልጠና ለልጆች ስልክህን እሺ።
አስቀምጠህልን ነበር ተጨማሪ መረጃ ፈልጋለሁ ብለህ አስታወስከው።
አዎ አዎ።
እሺ ከዚህ ስለዚህ መረ ትንሽ ትንሽ ቆይተሽ ትደውይልኝ። አሁን የሆነች መንገድ ላይ ነው።
እሺ
እ?